ሄሎ
ሰላም ነው።
ሰላም ጤና ይስጥልን ቤት
የትኬት ቁጥር ምትለግኝ ትኬት እሺ አስራ ሁለት
እሺ አስራ ሁለት አምሳ- አሸር ኮዱን ነው አምሳ።
የምትነግረኛ
አስራ ሁለት ሀምሳ
እሺ አስራ ሁለት ሀምሳ ሰላሳ አስራ ሁለት ሰላሳ አስራ ሁለት ውጤቱን አይተከዋል ነው አላየም።
እሺ እ፣ lost ነው እሺ ብዙ ጨዋታ ወጥቶብሃል
እሺ እሺ እሺ እናመሰግናለን መልካም ቀን እሺ